hello
ጤና ይስጥልኝ።
ጤና ይስጥልኝ። ዳዊት ነኝ ከመኪና የሚለውን እሺ ዳዊት እንዴት ነህ?
አለሁ። ትኬት ልኬላችሁ ነበረ።
የመቼ ነው ብለን text አድርገንልህ ነበር።
ልኬልሻለሁ፣ መልሼልሻለሁ በስምንት እና በአስር እ ትኬት ልክ አይደለም አላችሁ። ቦታ ስቼ ልኬያለሁ መልሼ።
አ፣ እሺ ድጋሚ ራሱን type አድርገህ ትልክልናለህ። type ፎቶ ራሱ አድርገህ እኮ ከዛ ያላችሁልኝ እኮ።
እናስተ- እናስተ okay እሺ እናስተያየዋለን እኛ።
አስተያዩና cross check አድርጉት። እስከ መቼ ነው ግን የምንዘልቀው?
ሁለት በእናትህ ትክክል ነው የላከው ሁለት ትኬት ነው የላኩት፣ ግን እስከ መቼ ነው አሁን? ቀን ቀን እየላክን ነው ነው ስለሆነ እኮ እናሳውቅሃለን እዛ ላይ እሺ ዳዊት።
እሺ። አይ ደንበኛ እኮ በጣም ያ- ያማረረ ስለሆነ ነው።
አዎ ለዛ ነው።
አውቃለሁ በጣም በጣም እሺ ይቅርታ በቃ እሺ፣ ቢያንስ አሁን ሁለቱ ትኬት የቆየ ነው። አንዱ የስምንት አንዱ የአስር ነው እና ስሪላቸው እስኪ እሺ እሺ